ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን። ምን ልታዘዝ?
እ ኳስ መገመት ፈልጌ ነበር። ምንድን ነው ሂደቱ?
እ ፋ- ዘጠና አራት ዜሮ አንድ ገብቶልና
እ
ምንድን ነው የገባል? እንትን ምን በስ- እ- በስልሳ አምስት ሰማንያ ሰባት እ፣
ሞ- መረጃ መጠየቅ የቅን- ይችላሉ ነው።
አዎ። ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ። መጀመሪያ መረጃ እንዲመጣሉት okay ከዛስ ከዛ ሂደቱ እ፣ ሰባ ቁ- ሰባ ቁጥር ይጫኑና አማርኛ ያደርጉታል።
እሺ ከዛስ ሶስት የ game ቁጥር ላይ አይነቶች?
ለመ- እ፣ ጥያቄና መልስና የእድል ጨዋታ ነው ያለው።
የኳስ ነው። እኔም ፕሪሚየር ሊግ ላይ መ- መገመት የምፈልግ
እኮ ታዲያ ጥያቄና መልስ እኮ እዛ ላይ ነው ያለው።
እም፣ ጥያቄና መልስ የሚለውን ነው የምመርጥ።
አዎ coin okay፣ ገዝ- እሱ- ሁለት ቁጥር ላይ coin ለመግዛት የሚል አለ። coin ትገዛለህ።
okay የሞባይል ካ- ካርድ ምን ያህል ነው መሆን ያለበት?
እ፣ ዕለታ እንትን ማ- coin ከሁለት ብር ጀምሮ ነው ያለው።
ከሁለት ብር ጀምሮ።
አዎ
እሺ እሺ እ፣ እ።